ጎሮ ነኝ ባኮ የምንወጣው
ሰላም ነው።
አለን እግዚአብሔር ይመስገን።
ኤጀንት አሸናፊ ነኝ። እንትኑ ሲስተሙ ዳሽቦርድ ላይ መጨመሪያ ላይ ኮምፒውተሮች ላይ አይመጣም።
ምኑ ላይ አይመጣም?
በስት ቤት ብዬ አሁን ለምሳሌ አዲስ ኮምፒውተር ገዝቼ ነበር። መጀመሪያም ነበረኝ መቀመሪያ እሺ፣ ምንድን ነው እንትኑ?
አይገባም።
ስፖርት ነው የምታ- ስፖርት ነው የስፖርት ነው።
ኢስፖርትን virtual አዲስ ሰኞ ዕለት እጄ ተመዝግቤ ነበረ። ዛሬ system ኡ መጥቷል።
እሺ ከዛ እንትን አድርጌ ሊገባ ስል አይገባም። system ኡ ዋይፋይ ሁሉም ነገር ይሰራል፣ እሱ አይገባም።
እስቲ እሺ እንትን ላክልኝ። አሸና- አሸናፊን ያልከኛ
አዎ አሸናፊ ቦምቤ እሺ እንትን AnyDesk ላክልን ቴሌግራም ላይ
ቴሌግራም screenshot አድርጌ ልላክ AnyDesk ኡን AnyDesk address የዲስኩ?
AnyDesk AnyDesk
address አዎ AnyDesk የለህም ኮምፒውተር ላይ
AnyDesk አለኝ።
ወይም ካለ እሷን ልክ ስትከፍተው የሆነ ቁጥር ያመጣል። እሷን ቁጥር ነው የምንፈልጋት ገብተን እንድናስተካክልልህ ማለት ነው።
አይመጣም። ያው እኔ በ virtual አዲስ እኔ ልነግርሽ ነው አድ- እሺ፣ የመጣው እሺ ላክልኝ ቴሌግራም ላይ።
ቴሌግራም የኛ በድሮ ቴሌግራም አለ በ- አለ አዎ፣ ዜሮ ሁለቱም ዘጠኝ አለ የፋይናንሶችም አይ የ support አዎ፣ ላይ የ system
support ላይ ነው support ሌላ ነው እ
ሌላ ነው አዎ ዜሮ ዘጠኝ ዜሮ ሶስት ቤት ነው
አ ዜሮ ዜሮ ዜሮ አስራ አንድ ሀምሳ አምስት ሰባ አይደለም።
ሰማንያ አምስት አይ።
ሰባ ዜሮ ዘጠኝ ዜሮ ሶስት ያዝ ስልክ ልንገርህ
እሺ እስክሪፕቶ አባይ እስክሪፕቶ ሊያዝ ዜሮ ዘጠኝ ዜሮ ሶስት አዎ
እሺ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት
አርባ ሰባት አዎ በዚህ ላይ ላክልን እሺ
እሺ ዜሮ ዘጠኝ የሚል ቤት ነው አስልኩ
አዎ ዜሮ ይህን ዘጠኝ save ዜሮ ስታደርገው ሶስት አርባ እንትን ይልልሃል ሰላሳ ሰባት አርባ ሰባት በዚህ ቁጥር ይህን save አድርገውና በዚህ ቁጥር ቴሌግራም ላይ ላክልን
እሺ እሺ
እሺ